መታወቂያ ለማውጣት
እኮ ሄላ ሄሎ ሰላም ጤና ይስጥልን ጤና ይስጥልኝ።
የወርዴ ከችፕችፕ ነበር የምንደውለው እሺ በአስራ አምስት ሽንኩርት ተረክበው ነበር አይደለ ዛሬ
አዎ ዛሬ ማለት ነው በአስራ አምስት አዎ አሀ እና ቱጅ የሚባል አዎ ከስተመራችን ደግሞ ይኸውልሽማ ቅድም ስልክ እኮ ጠፍቶኝ ነው ይደውልልኛል ብዬ ስለ- ብዬ ጠበቅኩ ነው ደውሎልኝ ነበር እሱና እሺ ስልኩ ጠፋብኝ የደወለልኝ ስልክ አሁን ከደወለልኝ አይተሙን- የጠበቅኩ ነበር አይተሙን ተረክበዋል ተረክብ ያለው ብሩ ልልክለት ስልኩ ጠፍቶብኝ ነው ወይ ከደወላችሁ እናንተ ጋር ይደውልልኝና በምን እንደምልክለት ልንገረው ደውሎልኝ- አሁን ደውሎ ነበረ እኛ ጋር በቃ ይደውልልኝ ስልክ ቁጥሩን ልንገሩት እና ይደውለታል ወይንስ ለሱ ልስጠው የእርሱን ቁጥር
ያውቀዋል ቁጥሬን ደውሎልኝ ነበረ ጠፍቶብኝ ነው እሺ እንድደውል ደውልላት በሉት።
አደርገዋለሁ ይልኩላታል እሺ አ ልክልታለሁ Okay እሺ መልካም እሺ እሺ